hello
hello እንትን ዲጂታል ጤና ይስጥልኝ። ዲጂታል ተመዝግቤ ነበር አልመጣልኝም። አንድ ወር አለፈ።
national ID ነው ID አዎ፣ በዚህ በማዝጋ ነበር መጀመሪያ የተመዘገበው።
እ፣ እንትን ይሄን ቁጥር ቴሌ ነው አይደለ የሰጠ ቴሌ ነው።
okay፣ መረጃ ማግኘት አይቻልም።
አይ የዲያ-
ሰጡ ልልህ ነው። ብዙ ስልክ እየደረሰን ስለሆነ ነው። እዚህ በጤና ዙሪያ ስላሉ ማማከር ምናምን አገልግሎት ነው የምንሰጠው። እሺ፣ okay ቁጥር ተሳስተዋል።
እ አይ ቁጥር ተሳስተሃል። እዚህ የምትደውለው በጤና ዙሪያ ላለ information ምናምን ነገር ማግኘት ስንፈልግ ነው። በዚህ